ጤና ይስጥልኝ። አይፌ ማለት ነው መኮብል ነበራት።
የአሁኑ ልውላችሁ ነበረ ጀማል አብዱላሂ።
ሄሎ
አዎ ጀማል አብዱላሂ ነኝ። አሁን ትንሽ ከትንሽ ደቂቃ በኋላ እየደወላችሁ ነበር።
እሺ ደንበኛችን
የተሳሰውን ብር እንትን ፈልጌ ነበረ። ስክሪንሾት ላኩላችሁ። እዛ እኛ እንደውላለን አላችሁ።
አዎ ሲስተካከል እንደውልሎታለን አይደል ያልነውት? አዎ ሲስተካከል እኛ እንደውልሎታለን። አሁን ላይ እርሶ የሰጡን መረጃ ሪፖርት አድርገናል። የሚግ- የሚመለከታቸው ክፍሎች ለማስተካከል እየሞከሩ ነው። ልክ እንደተሰራ እንደውልሎታለን።
እና ጊዜ ይፈቻል ማለት ነው።
አዎ አሁን ላይ ብዙ ተመሳሳይ case ኦች ስላሉ ወረፋውን ጠብቆ እርሶም ይስተናገዳል። ስለዚህ ጊዜም ሊወስድ ስለሚችል ሲስተካከል እኛ እንደውልሎት።
እሺ አመሰግናለሁ።
እሺ ሌላ የምረዳዎት ነገር አለ?
አይ ሌላ ነገር የለም በቃ።
እሺ ስለደወሉ እናመሰግናለን። ቀጥሎ ከሚሰሙልን ሰው አለ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ምሽት።
እሺ እናመሰግናለን።